ጤና ይስጥልኝ። በሽታች
የትናንትና የሆነ ትኬት ነበረ እስካሁን አልበራ ብሎኝ።
እሺ cashier code ይሰጡናል።
አዎ ያዘው እሺ እሺ
የካሸሩ ነው አ cashier code
አስራ ሁለት
አስራ ሁለት ሰማንያ ሰባት እሺ
ዘጠና ስምንት እሺ
ሀያ ዘጠኝ
እሺ ታርሟል። እሺ አ- አንድ የሴቶች ሊግ ጨዋታ አለች ተራዝሞ ነው እሱ void ይደረጋል። በሀያ አራት ሰዓት ውስጥ ሌሎቹ አረንጓዴ ናቸው። win ነው።
አራት ሰዓት መጠበቅ ግዴታ ነው።
አዎ በሀያ አራት ሰዓት ውስጥ rematch ካለ መልሶ የሚደ- የሚከናወን ከሆነ ያ ጨዋታ ያንን የዛን ጨዋታ ውጤት ያ- ያርምሉታል ትኬት ላይ ማለት ነው። ካልተካሄደ ግን በሀያ አራት ሰዓት ውስጥ void ይደረጋል።
እሺ፣ እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ።